hello hello፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
ከችፕችፕ ነበር የምንደውልሎት።
እሺ ካሮት order አድርጎ አልመጣሎትም ነበር።
አዎ ነገ የት እንላክሎት location?
እ፣ ተቀይሯል። ተመ- ተመላሽ አድርጌው ነው። product ኡ ያው ነው።
አይ ነገ ጥሩ product ነው የምንልክሎት።
በቃሽ።
መረከብ ካራ ትችላለች።
መድኃኒዓለም ኮተቤ ካራ ካራ።
መድኃኒዓለም
እሺ እሺ፣ ነገ እሺ።
እንልክል። አጠቃላይ ስንት ኪሎ ነው?
ሀያ ሁለት ሀያ ሁለት ኪሎ።
አዎ እሺ እሺ፣ እሺ፣ ነገ thank you።
እንልክሎታለን። መልካም ምሽት።
እሺ ለሁላችን ቻው።
እሺ